hello ጤና ይስጥልን Best Bet
አብሮ ስለ በዚህ ከቴሌ ብር ወደዚህ እንትን መቶ ብር ልኬ ነበር።
እሺ ከቴሌ ብር ቆርጦብኛል። Best Bet ውስጥ ደግሞ አልገባም።
አሁን ነው አዎ አስር ደቂቃ በፊት
መቶ ብር አልክ በቻፓ
አዎ
deposit ክስ ገብቶሉታል አይደለ?
አድርጌያለሁ ግን ቴሌ ብር ቆርጦብኛል። እዚህ ጋር ለማ አልገባም። Best Bet ጋር አዎ። አንዳንዴ እንደዚህ ይፈጠራል። እስቲ maximum ሁለት ሰዓት ነው የሚፈጀው።
እ፣ በሁለት ሰዓት ውስጥ እንየውና ካልገባውለት ደውሉልን እናሳውቅሎታለን። እሺ እሺ